ጤና ይስጥልኝ ከ BGI ኢትዮጵያ ነው የምደውልልዎት።
እሺ አብረሽ ብላ።
እ ተደውሎ ነበር ተቋረጠ።
አዎ አ-
እሺ እ ዎሊን ግሮሰሪ ኖት?
አዎ ወሊን ግሮሰሪ አሁን ወደ ሚቹ ተቀይሯል።
ምቹ ሆኗል አሁን?
አዎ ሚቹ ባርና ሬስቶራንት ስለሆነ ነው። በቅርብ ነው የተቀየረው እሱ። ለዛ ነው።
አ አሁን እኛ ጋር ዎሊን ብሎ ነው ይወጣለን። ም- አዎ ምንድን ነው?
ወ- ወሊን ግሮሰሪ ነበር። ልክ ነው።
ሱሉልታ ጋ ነው አይደል?
ሱሉልታ ስላሴ ፊት ለፊት አ ምንድን ነው ብልሽቱ?
ብልሽቱ አረፋ ነው የሚያደርገው። በረዶ ብዙም አይዝም።
በረዶ አይዝም?
አዎ
የእርሶ ስም ማን ልበል?
ዋቁ
ዋ-
ዋቆያ አዲሱ ዋቆያ
እሺ ቅሬታዎትን መዝግቤ ወደ ጥገና ክፍል አስተላልፍ ያለው። ሌላ ምረዳዎት ነገር አለ?
በቃ የለም። እናመሰግናለን።
እሺ መልካም ቀን ይሁንልዎት።
እሺ